ጤና ይስጥልኝ ሁሉ ስፖርት ምን ለዶ ጤና ይስጥልኝ። በቴሌግራም የላኩት ነበረ ደርሳችኋል? አጋጣሚ በቅዳሜ የተቆረጠ ገንዘብ ነበረኝና
ማን ነው የሚለው ስሞት?
ቡርሃኑ ስሙዬ ይላል። ቡርሃኑ ስሙዬ
እሺ አስተላልፈንልዎታል።
እሺ፣ አመሰግናለሁ። እሺ።